እኮ ሪሌሽንሽፕ ባለቀው
እና ቮይስ የለም። ትላንት ኦርደር አድርጌ ነበረ እሺ እና እስካሁን ግሩፕ ኮምፕሊት የሚለው ብቻ ነው ያለው። አልተደወለልኝም። አይ ምንም እንቅስቃሴ እንትን እያልኩ አይደለም።
ከመቼ ነበር ኦርደር ያደረጉት?
እም፣ በጊዜ ነው ከኔ ጋር እንትን ያሉት ሌላ ቦታ ያሉት ናቸው የላቸዋል።
እም። location የት ነበር የሞሉት?
አየር ጤና
okay አየር ጤና ልክ ነው። location ኑ እዚህ ጋር እም፣ ይቅርታ በጣም መሽቷል መሰለኝ order ሲያደርጉና ዛሬ product ኡ አልወጣም። ነገ ነው የሚወጣሉት።
ግን አይ ከኔ ጋር ያዘዝነው እኮ እኩል ያው መጣላችሁ ሌላ ቦታ ነበረች።
ይቅርታ አየር ጤናን የሞሉት ትክክል ነው። location ኑ ግን በእርሶ ስም የታዘዙ product ኦች ዛሬ አልወጡም። sorry፣ ነገ ይመጣሉ። ነገ ይመጣሉታል። ይቅርታ።